ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ወደ ሁሉ ስፖርት አስገብተን ነበር። ብር ጠዋት አንስቼ ብደውል እንትን አለ ወይ መዝጋት ነው ሀለዛ ብሩን አስገብተን ስናበቃ እንትን እንትን መፍትሄ ማሰብ ቴሌግራም ላይ ልከዋል አይደል?
ልክ ያለው ወይ መዝጋት ነው።
እዛ ላይ ከላኩ በትዕግስት ይጠብቁ። ለምንድን ነው የምንዘጋው? የሚዘጋ ነገር የለም።
እና ወይ አንዳንድ ጊዜ ማስተናገድ ነው ሲስተም ችግር ያስ- አልተጫወተበት የሚያደርግ የ system ችግር ያጋጥማል።
ወይ መፍትሄ ስጡን ብለን አለዛ የሲስተም እናቁም።
ችግር ሲያጋጥም ነው በትዕግስት ይጠብቁ ደንበኛችን